ሌላ ጊዜ ሌላ Hello ጤና ይስጥልኝ።
Hello Hello አቤት ከቺፕቺፕ ነው የደወልኩት። ሀዊ አ የቲሸርት order ነበሩት አይደለ? ዛሬ የሚመጣ አ አ Okay። አዎ በእጥረት ምክንያት ነው ያልደረሰሁት እና አ ነገ እንላችሁ። ነገ መረከብ ይችላሉ?
አዎ እችላለሁ። ቅድም ደውዬ ጠይቄ ነበር ሾፌሩ ጋር እሺ። የት ይምጣሉት?
ነገ ብሎኛል። እሺ ጀሙ ጀሙ ይምጣሉት አዎ።
ነገ?
አዎ በቃ ይምጣልኝ። እኔ የለውም እንትን ሰው ተካለሁ የሚቀበልልኝ ችግር የለውም።
በቃ እሺ፣ እሺ፣ እሺ። መልካም ምሽት። ቻው